ፋይናንስ ጠብታ አምቡላንስ።
አቤት ሰላም ናችሁ?
እግዚአብሔር ይመስገን ደህና።
ጠብታ ነው የጠብታ አምቡላንስ አገልግሎት ነው። ነገ ጠዋት ከአለም ገና የት ነበር? መስቀል ፍላወር ስንት ነው ዋጋው?
እሺ ከቤት ነው
ከቤት አዎ፣ ከቤት ከመኖሪያ ቤት ከቤ- ከቤት ወዴት?
መስቀል ፍላወር መስቀል ፍላወር ምን አለ?
እነሱ ከነዛ ቴሌክሊኒክ እሺ ከምትፈልጉት ሰዓት ቀደም ብላችሁ ደውሉ። reserve አንይዝም፣ ምክንያቱም emergency ስለሚሰራ አምቡላንስ ላታገኙ ትችላላችሁ። እናንተ አሁን ነገ አሀ።
ይመጣል ብያችሁ አምቡላንስ ላይኖር ይችላል። ስለዚህ ከምትፈልጉት ሰዓት ቀደም ብላችሁ ደውሉ።
እሺ እሺ፣ አመሰግናለሁ።